ጤና ይስጥልኝ። ከጊዜ ኢትዮጵያ ነው የምደውለው። ደምናያቸው አሁን ሊያስመዘግቡ ነበር አይደለ? አዎ። እሺ፣ የእርሱ ስም ይነግሩኛል?
እንትን ኬራምባ
የእርሱ ስም
የቤቱ ስም ኬራምባ ኬራምባ
አ ሆቴል
ኬር አምባ ነው።
አ ኬራምባ ሆቴል
ኬር አምባ
አ
የሰማኝ ነው እንደሚያቸው።
አ
የእርሱ ስም ይንገሩኝ።
ግሩፕ ያ ደጀኔ በደጀኔ መስጊድ ደጀኔ።
አ
እሺ፣ ስልክ ቁጥራውን በደወልበት መዝግብልኝ።
አ በዚህ ስልክ መስጊድ እሺ፣ የት አካባቢ ነው የሚገኙት?
ሩፋኤል
የት አካባቢ?
ሩፋኤል አ ሩፋኤል
የት ሩፋኤል?
ሩፋኤል ሩፋኤል የሚባለው የዚህ ራስ ደስታን አልፈሻላ ሩፋኤል ቤተክርስቲያን
አዲስ አበባ ውስጥ ነው።
አ አዲስ አበባ አዲስ አበባ አዲስ አበባ የት አካባቢ? ሩፋኤል።
ሩፋኤል አ
ሌላ ሸጎሌ ሩፋኤል ማለት ነው ሸጎሌ። አዎ፣ አ ሸጎሌ።
ሸጎሌ ሩፋኤል ሩፋኤል ቤተክርስቲያን
እሺ፣ ደምናቸው። አሁን መዝግቤ ወደ ጽዳት ባለሙያዎች አስተላልፍልዎታለሁ። ሌላ የምትጠይቁት ነገር አለ?
የለም አመሰግናለን ስለደወሉ እናመሰግናለን። ስለ አገልግሎት ያለው ተስፋ ስቴት ገንዘብ በኋላ ውስጥ መልካም